አሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ዳዊት አቤት ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
ቴክ ዊ ፕላስ ሶሉሽን የትራንስፖርት አገልግሎት ሰጪ ተቋም ነው እና እ፣ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ እሺ ድርጅታችን ከእያንዳንዱ trip ላይ አስር percent ኮሚሽን ይቆርጣል። እናም እሺ።
እዛ ላይ እ፣ አራቱን percent መልሰን ለአሽከርካሪዎች ነው የምንቆጥ የሚሆነው ችግር ጥሪ አለ የለውም?
እ?
ጥሪ አለ የለውም?
አለው ጥሪ አሁን ላይ በቃ እየሰራ ነው።
app ኡን አውርደዋል።
በቃ በዚህ እሺ።
ወር ማውርደው እ፣ ስልክ ቁጥር ልስጦት እሺ፣ እ፣ ወይም በ text እልክልዎታለሁ text አድርጊልኝ።
እሺ text አድርግሎታለሁ የ application ኡን ስም በተጨማሪም በስም።
ሌላም አንዳንድ የሚያስፈልጉን information እልክሎታለሁ። ጥያቄም እርሶ ካሎት በጣም አሪፍ።
እሺ መጠየቅ ይችላሉ በዛ ላይ።
በቃ ደስ ይለኛል።
እሺ አመሰግናለሁ።